ጤና ይስጥልኝ። አሪፍ ፒም ወይስ የባኩም ልርዳዎት?
ሰላም ይኸውልሽ፣ አሁን ሶስተኛ ጊዜ እየሄድኩ ነው። ከሶስት ሰዓት በፊት ወይም ከሁለት ሰዓት በፊት ነው ስድስት መቶ ብር አስቡ ብዬ በእናንተ በኩል እንትን ያደረኩት እስካሁን አልገባም።
ይሰማዎታል? የእርስዎ የተሰማን አይደለም።
ሄሎ፣ ሄሎ፣ አቤት፣ አቤት፣ ይሰማኛል።
መስመር ላይ ያሉ ደንበኛችን።
አዎ፣ አዎ፣ አለው፣ አለው። ሄሎ፣ ሄሎ፣
ይሰማኛል። ሄሎ፣ ጤና ይስጥልኝ። ይሰማዎታል?
አዎ፣ እየተሰማኝ ነው። አዎ፣
የእርስዎ ድምጽ እየተሰማን አይደለም። የኛ ይሰማዎታል?
Okay፣ አዎ፣ እየተሰማኝ ነው። ያንቺን ድምጽ እየተሰማኝ ነው። ሄሎ፣ ይላሉ አለው፣ እየሰማው እኮ ነው። ምንድን ነው